ሄሎ hello፣ አቤት።
ሰላም ነው?
ሰላም አለን።
ደጋግሜ እየደወልኩ ነው ዛሬ order ዘገየብኝና እህ እህ ከ- የት አካባቢ ነው እርስዎ?
አዲሱ ገበያ እ፣ okay፣ ሰላማዊ ታው እ፣ ሽመል ማን ነው? ሸምሱ ነበር የያዘው ሸምሱ ነግሬዎት ነበረ።
ነበረ። እ፣ አዎ። አዎ ግን ስደውልለት ምንድነው ያለኝ መሰለሽ መ- ምንድነው ጋዝ ናፍሞላ ብር አላኩልኝ አዎ።
ምናምን አለኝ
አዎ፣ ከኔ በኋላ የሆነ ወንድ ልጅ አዋርተው አውርቶ ነበረ እየመጣ ጠየቀሎት ነበረ። ሌላ ቦታ ላይ ደውሎ እየመጣ እንደሆነ ነው ያሳወቀው።
እየመጣ ወደኛ ነው ወደ እናንተ አዎ፣ አዎ።
አሁን እኮ እሱ እንዳልደውል ወደ እ፣ ደብሮኝ ነው customer ኦች ጋር እየሄደ እንደሆነ ነው ያሳወቀው ልጁ።
ስለዚህ ደውዬ check ላድርግ ስራ ደውለ
ይደውሉለት፣ ችግር የለውም። ይሞክሩ ስልኩን፣
እሺ እሺ እኛም እናሳውቃለን።
አዎ፣ እስኪ ታዲያ ዛሬ በዓል ስለሆነ ሌላ ሰፈር ደግሞ ውድ ነው የታወቀ ነው። እንግዲህ ቅንስ ብለን ነው እናንተ ጋር የምንገዛው እና ያው ድጋሜ ሊያወጭ ከምንወጣ እናሳውቃለን።
በሉ። እሺ እሺ እሺ thank you።
እሺ ሞክሩ።
ስልክ እስካወራ ትጠብቅኝ እንዴ? አላወራ አልሰማም